hello
ጤና ይስጥልኝ።
እድሜ ይስጥልኝ።
ስሜያችን ከአሪፍ ነው የምደውለው።
እሺ
እርስዎ እንዲልኩልን የምንፈልገው ደንበኛችን transaction history ው ላይ ገብታ አለ ሰዓቱን ቁጥር እኮ ልንገርሽ አልኩሽ እኮ ቁጥር ሁሉ ልንገርሽ እኮ እያልኩሽ ነበር፣ አልሰማሽኝ።
ምናል transaction transaction number ሁሉ አለው።
ልክ ነው ደንበኛችን በእኛ በኩል እንዳይሉት screenshot አድርገው እንዲልኩልን ስለሚለቅ ነው ባለሙያዎች በእኛ በኩል እንዳዩት። ስለዚህ እኮ አሁን እኮ ስክሪንሽ ለመላክ በየትኛው ስልክ ልላክልሽ? ሀይ ብትኝ ቴሌግራም ዜሮ ዘጠኝ ሰላሳ አንድ አንድ ሁለት ሶስት አራት አምስት ስድስት ውስጥ ደባስ የሚል ቴሌግራም ነንበር ሁሉም ማነቀምበት ነው።
እሺ ደንበኛችን በሱ እኛ ጋር እያገኘ አልሆነ ነው። ምናልባት ዩዘር ኔም ካለው ቼክ አድርገው ይንገሩኝ። በዩዘር ኔም እንድፈልገው አሁን ባልክ ቁጥር ግን እኛም ጋር እየመጣልን ስላልሆነ ነው ይቅርታ።
ሁሌ እኮ ነው እኔ እኮ አሁን ስለ እሺ የላኩበት አልገባላችሁ አምስት ሺ አምስት ሺ አምስት ሺ ሶስት ሺ ሁለት ሺ deposit ያደረኩበት ሁሉ በዚህ ውስጥ ነው የላኩት። ገባሽ አይደል? withdrawal ም ሳረግ እንደዛው ነው ያደረኩት።
እሺ ደንበኛችን ቴሌግራም ይጠቀማሉ አይደለም?
አዎ እጠቀማለሁ።
እሺ ቴሌግራሙ ላይ check ሲያደርጉ user name የሚል አለ። check አድርገው ሊነግሩኝ ይችላሉ?
የምን ቴሌግራም ላይ የእኔ ቴሌግራም ላይ የእርስዎ user name ቴሌ-
የቴሌግራሜን user name ነው።
አዎ የቴሌግራሞትን user name ነው እንዲነግሩን እንፈልገው።
እንግዲህ ያለው አሁን እዚህ ጋር ደባስ ዎን ነው የሚለው ደባስ ብሎ space ዎን ነው አቤት ደንበኛችን ደባስ ብሎ space ዎን W O N D E B S space W O N
እሺ ደንበኛችን ቴሌግራሞትን አግኝተናል። በሱ እንልክሎታለን። በሱ መሰረት screenshot ኡን እንላኩልን ከሪላያንስ ነው።
እሺ hi በይኝ እሺ ደንበኛችን መልካም ምሽት ይሁንልዎት።